በፊት ላይ ወደ መቶ ሺህ ብር ምናምን ታውቃለች። የሆነ ጉዳይ ሁሉ አቤት ጤና ይስጥልን።
አቤት አቤት።
Donkey Tube ነው የወጌሻ አራተኛ ዙር መመዝገቢያ ቁጥር።
እሺ ለመመዝገብ ፈልጌ ነበር እናት ሞትም አለበት ርብቃ ዮሐንስ።
ርብቃ ዮሐንስ አዎ
ስልክ ቁጥሩ ዜሮ ዘጠኝ ስልክ ቁጥሩ ዜሮ ዘጠኝ ሀያ አንድ ሄሎ ሄሎ